ይስጥልኝ። አሪፍ ቤት ነኝ። እባክዎን ልርዳው?
እንትን ኤክስ betting sport ነው።
ደንበኛችን ድምጾት ተቆራረጠ። ምን አሉኝ?
የሆነ ብር ተጫውቼ ወደ ቴሌ ብር ስልክ
እሺ አላ- አላስተላለፈም። screenshot አድርገህ ላክልኝ ብለህ አንቺን ሰልስቤ ሰጣችኝ ደንበኛችን
እ እ ሄሎ
አሁን ይሰማል። ደንበኛችን ምን አሉኝ?
እ ጌም ተጫውቼ ውዝድሮ አድርጌ ማለት ነው ወደ ቴሌ ብር እሺ አምስት መቶ ዘጠና ሰባት ስልክ ወደ ቴሌ ብር አላስገባልኝም። ከዛ ቆርጠዋል ከጂኤክስ ላይ ማለት ነው።
እሺ
ስክሪን ሹት አድርገ ላክ ተብዬ ልክ አለው አንቺ ሁለተኛ መዳሌ ነው እሺ
አል- አልተመለሰልኝ ብዬ ነው አምስት መቶ ዘጠና ሰባት ብር እሺ ደንበኛችን ስሞትን ማን ልበል?
አብሹ ተስፋዬ
ደንበኛችን መስመር ላይ ያለው
እ?
መች ነበረ ያስመዘገቡት?
በ- በ- በሀያ ሁለት በሀያ አንድ ቆረጠ በሀያ ሁለት አስመዘገብኩት።
እሺ ቅዳሜ ነው ያስመዘገቡት ማለት ነው። በዚህ ስልክ ቁጥር ነው አዎ አዎ የሚደውሉበት ስልክ ቁጥር።
አዎ እሺ ደንበኛችን አንድ የመስመር ላይ ቆዩኝ፣ እያየሁሎት ነው።
እሺ እሺ እሺ መስመኛ መ- መስመር ላይ ያሉ ደንበኛችን አዎ እሺ ይቅርታ ስላስቆየሁት። እ፣ ጉዳዮት ወደ ባለሙያዎች ተላልፏል። በተስተካከለ ሰዓት እኛ ደውለን እናሳውቆታለን። ከእርስዎ በፊት የተመዘገቡ ደንበኞች ስላሉና በተራ እ።
መመዝገብ በተራ መስተናገድ ስላለበት ነው የቆየ ነው።
እ።
በተስተካከለ ሰዓት ደውለን እናሳውቆታለን። ይቅርታ ስለዘገየን።
እሺ እሺ እሺ እሺ ደንበኛችን መልካም ይሆናል።
እሺ